Hello ጤና ይስጥልን ቤስት ቤት
ሰላም፣ እንዴት ዋልክ አባት?
አለን አለን ሰላም ነው።
አሉ ትላንትና withdraw ብዬ ማታ ላይ እሺ approval ጠይቆ ነበር ወደ ቴሌብር ማለት ነው።
በዚህ በደወሉበት ቁጥር ነው አይ አይደለም እና ወደ አካውንቴ እንዲመለስ ነው የምፈልገው ወደ ንገረኝ የቤስት ቤት ቁጥር ዜሮ ዘጠኝ ሰማንያ ሶስት እሺ ሰላሳ ሁለት እሺ ሀያ ሶስት ሰባ ዘጠኝ ወደ ቤስት ቤት አካውንቱ እንዲመለስ ማለት ነው።
እሺ፣ እሺ። ስንት ብር ነው?
ሁለት ሺህ ብር
መቼ ነው?
ትላንት ሌሊት ላይ
ወደ ቤስት ቤት ነው የፈለጉት?
አዎ፣ ወደ ወደ አካውንቱ ወደ ቤስት ቤት አካውንት
እሺ ተመልሷል። አሁን check አድርጉት።
እሺ እሺ ወንድሜ